ጤና ይስጥልን። Best Bet ቤቲ ነኝ ምን ልርዳው።
withdraw አድርጌ ነበረ አልመጣም እስካሁን ቴሌ ላይ
መቼ ነበር ያደረግከው?
ትላንት ስንት ብር ነው?
ማታ አስር ይሄን የ Best Bet ስልክህ ሰላሳ ስድስት ዜሮ አምስት
ሰላሳ ስድስት ዜሮ አምስት ስልሳ ሁለት ስልሳ ሶስት
አንድ የጠብቀኝ እሺ፣ check ላድርገው።
እሺ
እሺ፣ አስር ሺህ ብር ቴሌብር account ሰላሳ ስድስት ዜሮ አምስት ስልሳ ሁለት ስልሳ ሶስት አዎ confirm አድርጌልሃለሁ። ገብቶልሃል። check አድርገው።
thank you መልካም